አብሮ ይስጥልን hello አይሰማም ይሰማል ይቀጥል ብዙውን ጊዜ አይሰራም የነበረ ክፍለ ሀገር ነው የነበርኩና አሁን መጥቻለሁ አዲስ አበባ ነው ያለሁ እሺ ምን ነበር ጉዳያችሁ
የሆነ ታሪክ ነበረኝ የራሴ እና ያንን ለማጋራት እሺ የአንድ ሰው ህይወት ላይ ታሪክ መጋራት ነው ኧረ በራሴ ነው
እኮ የእኛ ፕሮግራማችን የአንድ ሰው ህይወት የሚል ታሪካቸውን የምናቀርብበት ፕሮግራም አለን እዛ ላይ ነው ታሪክን ማጋራት የፈለጉት አዎ
እሺ ስሞትም አልበል ልመዝግቦትና አዘጋጁ ይደውልሎታል እሺ አልቃድር መሐመድ አህመድ
አልቃድር መሐመድ መሐመድ አህመድ አህመድ
እሺ ስልክ ቁጥሮት ንገሩኝ
ዜሮ ዘጠኝ ስልሳ
እሺ
ዜሮ አንድ
እሺ
ሰላሳ አራት አርባ አራት
እሺ የት አካባቢ ነው አድራሻ አሁን አለም ባንክ ነኝ ያለሁ
እሺ እሺ እናመሰግናለን እንደውልልሃለን ለ pre-interview እንደውላለን OK እሺ መልካም ቀን ይሁን ስሙን ግን አልቃድር መሐመድ አህመድ ነው ያልሽዋ አዎ
ነው OK OK እርስዎ ኖት አይደለ ባለ ታሪክ አዎ እኔ ነኝ
እሺ እናመሰግናለን እንደውላለን ቸገረለሁ እሺ እሺ